ይመስልኛል። ፌደ ነኝ። በኮም ልርዳው?
ሲስተር ሰላም ሰላም ነው?
እግዚአብሔር ይመስገን። ምን ልርዳዎት?
አረ ትላንት ማታ ጌም እያወጤ ነው። አረ መቶ ብር ያስወጠ ነው። ገና እስካሁን ቴሌ ብር አልገባም ብሩ።
አመልክተው ነበር እኛ ጋር ደውላ።
አዎ እስካሁን አልገባም ብሩ። ከዛ ደግሞ የቱ ኤክስፖርት ዲን ታውቃለህ?
እሺ እያየሁልሽ ነው። ደመኛችን መስመር ላይ ጠብቅ።
በናሽ ባናሽ በናሽ ባላ በእግዚአብሔር በናሽ አሁን ፈልጌ ነው ብሩ አረ መቶ ብር ጌሙ ከጫወተ ከዛ ደግሞ ከዚህ ያስገባል። ቴሌ ብር አልገባም። ምስጅ እስካረ ምስጅ ራሱ አልገባም።
ዊዝድሮ ነው ያደረጉት ወይስ ዲፖዚት ነው? ደመኛችን
ምንም አይገባም።
ምን አለኝ?
የአራት መቶ ብር ትላንት ማታ ከዚህ ቴሌ ብር ይቀረ ነው አይገባም። ምስጅ የራሱ ብሩ አይገባም።
ዊዝድሮ ነበር ያደረጉት።
አዎ
ደመኛችን በዚህ ስልክ ቁጥር አላገኘሁትም። እኛ ጋር ደውሎ አስመዝግቧል ወይስ አላስመዘገቡም? ትላንት ደውለው ነበር።
ማይ አልና ዛሬ ስድስት ጊዜ ደውልኩና ሌላ ስቶች ያዘ ነው ስልኩ ለዚህ ስልክ
እሺ፣ ስሞቱም አለ በል።
ኢብራሂም አደን ዕልሚ ኢብራሂም አደን ዕልሚ
አደም ነው ያለኝ ደንበኛችን።
አዎ ብሩ አልገባም።
አራት መቶ ብር ከምን ወደ ምን ነበር ያስተላለፉት?
ያ ቱ ኤክስፖርት ቱ ኤክስፖርት ከኪክ ስፖርት ወደ ቴሌብር አዎ message ኡ withdraw አልገባም።
ማለት ነው።
አዎ message ኡ አልገባም። ብሩን አልገባም።
እሺ ደንበኛችን ስልክ ቁጥር በዚህ ነው የሚጠቀሙት ቴሌብር ላይ።
አዎ አዎ
ትላንት ነው የሞከሩት።
ማይ ማታ ማታ ሁለት ሰዓት ወይ ሶስት ሰዓት ምናምን ነው።
እሺ እ ከ betting site ኡ ላይ አዎ፣ screenshot ኡን message ኡ- ይልኩልናል። withdraw ማድረጉን በአሪፍ ፔ የሚያሳየውን ማለት ነው በምነግሮት ስልክ ቁጥር እ ይሄ ይሄ ቁጥር ነው ስል ብሩን አልገባም። message ኡን አልገባም። ምንም እኔ አላውቅም ራሱ screenshot ልከውልናል። screenshot ኡን ይላኩልን ደንበኛችን።
screenshot የለም። ታዲያ message አልገባም። ከጅማ screenshot ያደርጋለሁ እኔ እ የሚያደርጉት betting site ኡ ላይ ሄደው ነው screenshot የሚያደርጉት ደንበኛችን። betting ውስጥ ይግቡና transaction history የሚል አለ።
እ አንድ ነገር ነገር
እሺ
የ screenshot ካለ የአሁን ቶሎ ቶሎ ያስገባለሁ። ግን screenshot ሰውና message አይገባም። ከጅማ screenshot ዝም ብሎ ቦታ ያ- ያደርጋለሁ።
እ አዎ betting ውስጥ ይገቡና ደንበኛችን message ባይገባሉትም betting ውስጥ ገብተው ማግኘት ይችላሉ።
ስልክ ውስጥ ላ ላ ላ ላ ያ አንቺ ስልክ ውስጥ ዜሮ ዘጠኝ ሄሎ
አቤት ደንበኛችን ዜሮ ዘጠኝ ላንቺ ጋር ዘጠና ሁለት
ዘጠና ሁለት
አስራ ሶስት አስራ ሶስት ዜሮ አንድ ሀምሳ አምስት አውቃለሁ። ያው ገባው አሁንና ግባ ሰምቶኛል ደንበኛችን ላኪን ሜሴጅ የለም። በሜሴጅ ከት ስክሪን ሾት ሌላ ሶስት ይቆራረጣል እሺ ግባ ግባ ግባ ግባ